hello hello ሰላም ዜና ሰላም ስኬት hello ወይ ይመስለኛል። ምን ነበረ?
ስኬት ቴክኖሎጂ ነው እናቴ።
አዎ ስኬት ቴክኖሎጂ ነው። ምን እንትን ነበረ?
ከእና- ከእናንተ ድርጅት cash register ወስ- ገዝተን ነበር እና ስልጠናው ብዙ አልተሰጠንም በደንብ እና ስልጠና ፈልገን ነበረ።
እኮ ስልጠና ወስዳችሁ ነበረ?
አይ መጥተው ገጣጥመውልን የሄዱት በ- በደንብ አልታየ አላየንም። አሳይተውናል ግን በደንብ አሁን እንትን አልተረዳ ነው እና ማየት ፈልገን ነው እ?
ከኮምፒውተር ጋር የሚገናኘው ነው ማ አዎ ከኮምፒውተር ጋር የሚገናኘዋ
እሺ። ምንም እ, አላሳያችሁም ወይስ አሳይቷችሁ?
አሳይተውናል አሳይተውናል ግን በሰዓቱ እንትን ቸኩለን ስለ ቸ- እንትን ሰዓቱ ስላልበቃቸው እኛ ቸኩለን ስለን አል- አላየነውም በደንብ አልተረዳ ነው።
እሺ እሺ። ስልሳ ቤቱ ላይ ወይ ደውይላትና ስልጠና ደውዬ ፕሮግራም ነበረ በቁጥሩ ደውዬ ነበረ። እ- ከዛ በዚህ የበለጠ መረጃ ደብዳቤ ምናምን ከድርጅታችሁ አንጥታችሁ ምናምን ብላኝ ነበረ።
ስልሳ ቤቱ ላይ ደውለሽ